ሃሎ ጤና ይስጥልን። ችግር ጤና ይስጥልን። order አዝዤ ነበረ። text ገብቶልኝ ነበር። ዛሬ አልመጣም እንዴ? አልመጣም።
በስልክ ነው order ያደረጉት?
አዎ፣
የት ነበር location ኑ?
ቆዬ ፈጬ ነሳ ስልክ እሺ፣ አንዴ ጠብቁኝ። ቆዬ ፈጬ ነው ያሉኝ?
አዎ።
እሺ፣ አንዴ ጠብቁኝ።
የአስራ በአንድ በመሀል ዜሮ ሰባት በሚለው ስልክ ማለት ነው። ማን ነበር የሚይዘው driver? ቆይ አንዴ፣ አይ አንድ ሌላ እንትን እየጠየኩ ነው። ቆይ እሷን እነግርሃለሁ። ዜሮ ሰባት በሚለው ስልክ ቁጥር ባለ በሳፋ ቆይ ፈጭ ሶፊያ ነው። እሺ ሌላ እሺ የድራይቨር ስልክ ልንገሮች?
ኦኬ። ዛሬ ወጥቷል ወጥቷል። ዛሬ አዎ አዎ።
እሺ፣ 0911
ዘጠኝ አስራ አንድ 39
ዜሮ ዘጠኝ አስራ አንድ ሰላሳ ዘጠኝ 40 አርባ 39
ቲማቲም ነው አይደለ?
አዎ ይባላል።
አዎ። ቲማቲም አዎ። ሶፊያድ ይባላል። ይደውሉለት። አጠቃላይ 61 ኪሎ አይደል?
አዎ አዎ።
ይደውሉለት።
okay።
እሺ እሺ።